ሄሎ ጤና ይስጥልኝ። ሆኖ
ሄሎ ጤና ይስጥልን።
አብሮ ይስጥልኝ።
Flintstone Homes ነው የደወሉት።
እሺ እንትን ይሄ የውሃ ማሽን እንትን ብዬ ነው ማስታወቂያ ላይ እንደዚህ ያለ ምናምን የሚባል ነገር ነው። ውሃ የሚያወጣ ማሽን አላችሁ?
እ፣ አይ Flintstone Homes ነው የደወሉት።
እኮ አውቅ ያለሁኝ እኔ እ፣ የሆነ እንትን ላይ ውሃ ማሽንም እናወጣለን የምናምን የሚል ነው እና ካለ ማሽኑ ካለ ብዬ ነው።
እ፣ አይ እንደዛ እንኳን የለን።
የለም አዎ አዎ።
ማሽን- ማሽን የለውም የውሃ ማውጫ።
እ፣ ቆይ ቆይ መልሼ ልደውልልዎት።
አዎ እንደሱ ብትደውይልኝ ነው። እኔ ማስታወቂያ ላይ ሰምቻለሁኝ የሆነ ማስታወቂያ ላይ እሺ፣ እሺ።
ደውይና